Hello ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን። ዶንኪ ቲዩብ ነው ምን ልርዳዎት።
ለመመዝገብ ነበረ
ምን አሉ?
standup comedy ውን ለመታደም ነበር።
okay comedy ለመታደም ቪዲዮቻችን ላይ link አስቀምጠናል ዩቲዩብ ላይ
በዛ ነው link ኡ ላይ አ አ በ link ኡ እዛው ላይ የሚጠይቃችሁ ነገር አለ። እዛው ላይ account አለ። screenshot ኡን እዛ አብራችሁ ትልኩልናላችሁ። እዛ ኢንተርኮንቲኔንታል ነገር አሸታቱ እዛም በአካል መቁረጥ ትችላላችሁ።
አስፋት ነው የሚጀምረው።
ከዘጠኝ ሰዓት አ እስከ ዘጠኝ ሰዓት ትኬት እንሸጣለን እዛ okay። እሺ እና እንትን የ VIP ው እና normal ኡ ምንድን ነው ልዩነቱ?
VIP ቀድሞ ቦታ ለሚያስይዙ የፊት ወንበር ማለት ነው።
የፊት ወንበር
አ ስለዚህ አለቀ ምናምን አይባልም። ትኬት አይ እስከ ዘጠኝ ሰዓት ድረስ ብቻ ነው የምንሸጠው ያልቃል።
okay እኮ ከዘጠኝ ሰዓት በፊት ግን ያው እንችላለን ነው።
አይ ዘጠኝ ሰዓት ድረስም ባይጠብቁ ጥሩ ነው፣ ምክንያቱም አይታወቅም።
okay ስለዚህ ዛሬም ከተቻለ ያው በባንክ ኮስ ትንሽ ታርጎ ማምጣት አራት